ቅዳሜ ትላንት አይደል?
ስራለኝ አዎ፣ የራሳቸው መሰለኝ የሬስቶራንት ችግር ነው፣ ግን ልጁ ሄሎ።
ሰዓት እየጠየቀኝ ነው። ሄሎ አቤት ሰላም ነው። ዘጠና ዜሮ አምስት ዘጠና አምስት ዜሮ አምስት ምን ሆነብህ?
PIN የሚደረግ ነው።
እሺ እሺ እሺ ሄሎ፣ ቁጥሩ ለ- አ፣ ዘጠና አምስት ዜሮ ስድስት ዘጠና ዘጠና አምስት ዜሮ ስድስት ዜሮ ስድስት ነው። እሺ አዎ ዜሮ ስድስት ይለኛል እንግዲህ አዎ፣ ዘጠና አምስት ዜሮ ስድስት እሺ ስምህ ማን ነው?
ሳሙኤል ሳሙኤል። እሺ እሺ
አይ ሳሚሱ አይደለም።
አንዱን ማረጋገጥ አለባት።